ይችላል። ጤና ይስጥልን በሽት ቤት ቤቲ ነው የምንረዳው።
ከሸዋ ታሪ አሁን ደውዬ ነበረ
እሺ፣ እና አውጥቼ እስካሁን ጋር አልገባልኝም።
በዚህ ስልክ ነው።
በዚህ ስልክ አዎ፣ ስንት ብር ነው?
ሺህ ብር ስንት ብር?
ሶስት ሶስት
እሺ፣ አንዴ ዕቃ እሺ፣ ቼክ ላ እሺ፣ ችግር የለም
እሺ፣ ሶስት ሺህ ብር ወደ ንግድ ባንክ ነው የላከው።
አ እሺ፣ አስር ሺህ ሰላሳ ሰባት ሰባ አምስት ሀምሳ አንድ ዜሮ ሁለት
ምን account number ህ ልክ ነው አ ይነግር አ አስር ሺህ ሶስት ሰባ ሰባት ሀምሳ አምስት አንድ ዜሮ ሁለት ነው ነው confirm አድርጌልሃለሁ። process አድርጎ ይጨርስ ይገባልሃል። እሺ እሺ እሺ ስለደወሉልን ነው። አመሰግናለን። መልካም ቀን።
መልካም